Hello Hello ሰላም ሰላም፣ ዋሽንግተን ነው የምትደርሱት?
እዚህ ከሚኒሊክ ነበር መደውሉሎት።
እሺ
እዚህ እዛ እናንተ ጋር MRI ያሰራ patient ነበረን እና thoracolumbar እንትኑ እንፈልጋለን ነበር result ኡን።
እሺ፣ እንትን በስልክ ልንገረውት እና ቴሌግራም ላይ ስሙን ይልኩልኝ።
Sure እሺ፣ ስልኩን እሺ፣ ስልክ ልንገረውት፣ ቴሌግራም ይልኩበትን ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ቆይ አንዴ ዜሮ ዘጠኝ ሰማንያ ስምንት
ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ አዎ በዚህ ስልክ አሁን ልደውል ወይስ አዎ፣ አሁን በቴሌግራም?
ቴሌግራም ላይ ስሙን ይላኩ። እኔ contact አደርጋቸዋለሁ ይልካሉ ይዛት ኦኬ ቴንክ ዩ